ጤና ይስጥልን።
አብሮ ይስጥልን።
እሺ አሁን አሁን check ነበር ከውዳስ እንትን ስልክ ቁጥሩን ልኬልሃለሁ። በለጠ አይ፣ ይባላል።
ስልኩ እኮ በቀደም ተልኮልኝ ነበረ።
አዎ።
እንትኑ እሱ ምንድን ነው የሚለኝ የሰራተኞች አሉና ይህን ስልክ እኮ የአማንን ነበረ ስልክ የሰጠውክ።
አ አ ባለፈው የሰጠውክ የአማንን ነው እና የሰራተኞችን እሰጥሃለሁ ምናምን ብሎ ካልነበር አዎ ብሎኝ እኮ ነበር።
የልጁን ነው የሰጠውክ። አሁን በለጠ ይባላል።
እሺ እሺ፣ አመሰግናለሁ።
ልኬልሃለሁ በቴሌግራም
እሺ OK። ቴሌግራም እንኳን አልጠቀምም። በዚህ በ text አይቻልም።
OK። normal እንደዚህ ቀጥታ እንዲያደርግ አዎ በ text በ- በ text ም መላክ ይቻላል።
እሺ በቃ ልክላለሁ።
እሺ እሺ እሺ መልካም ቀን።